ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከአርፒኤም ዳውንሎድ ባያችን ተቋርጦ ነው።
ኦኬ ሳንቲ ባላንስ ጨርሶብኝ እሺ፣ ስልክ ቁጥር ልንገሮት?
ስልክ ቁጥር ንገርሽ?
እኔ እነግሮታለሁ። ቴሌግራም ላይ ኩልን እስክሪንሻት ኦኬ፣ እሺ።
ቴሌግራም ላይ የሚልኩልን ቁጥር
ኦኬ እሺ።
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አ- እሺ በቴሌግራም screenshot አድርገው።
አዎ ይላኩልን።
እሺ ሲልኩልን እሺ።
ስልክና ስልክ ቁጥሮትን ከታች ይጻፉልን።
ስልክ ቁጥር ጻፍ።
አዎ ሰሚንም?
ስሙትና ስልክ ቁጥሮት አዎ ጠምሽ እሺ እስከ አያቴ። እሺ እሺ ደስ እሺ።
እንዳበስማያችን ሌላ መርዳት ነገር እሺ።
አለ አይ በቃ
ሰደቡ አመሰግናለን።
አመሰግናለሁ። እሺ ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰብ ድምጽ ባላስቀምጡልን መልካም ምሽት።